Hello
Hello ጤና ይስጥልኝ። ሆቴል ጋልሽል
ሰላም ነው። እንዴት ነው አ ይሰማል?
አዎ ይሰማል። ማን ልበል?
እኔ ብርሃን ሁሴን እባላለሁ።
እሺ ከየት ነው?
እኔ ከሰመራ ከሎጊያ።
እሺ እሺ ላውራ?
ጉዳዩ ምን ነበር? አዎ እኔ ሰመራ ሎጊያ ላይ ሱቅ አለኝና እሺ እሺ የሸቀጥ ሱቅ ማለት ነው
እሺ
እና TOT ደረሰኝ ቆርጬ ወደ ኮምቦልቻ አንድ የሀያ አምስት ሺህ ብር እቃ ጭኜ ነበር